Hello. He- Hello. Hello. He- Hello.
አቤት አቤት ዮሴፍ እንዴት ነክ?
ሰላም ነው።
አለን አለን። ምን ነበር የፈለግከው? ይቅርታ።
ይኸውልሽ እ፣ የምናጫውተው ኬኖና ውሻ ነው እሺ
እና በአንደኛው ቲ- ቲቪ በሁለት ቲቪ እንድታደርጉልኝ ነው የፈለግኩት።
Okay ገባን። ሁለተኛውን screen connected አድርገኸዋል?
አይ አይ አላረኩትም።
እኮ መደረግ አለበት። አዎ፣ ምክንያቱም Okay።
አንተ ካላረከው በ hardware ኡ ጋር እ፣ እኛ እዚህ ጋር ሶፍትዌሩ አይመጣልንም። ይችኛዋን ልክ ግን connect ካረካት በኋላ ይቺ ቪቦክስ ብላ የምትመጣውን አያታ።
አዎ፣ እያየሁሽ ነው።
ከዛ እንደዚህ open manager ስትለው display አንድ display ሁለት ብሎ ይመጣላል አማራጭ ማለት ነው።
Okay ስ- ስለዚህ ማድረግ ያለብኝ አሁን እንዳሳየሽኝ ነው።
አዎ አዎ፣ ግን መጀመሪያ display ዋን connect አድርገው። እኔ እኮ አሁን አዎ፣ እንደዛ አይ።
አ- ካ- ካረኩት በኋላ አሁን አንቺ እንዳደረግሽው ነው በ- ሳረገው ይሰራል።
አዎ ይችኛዋን ይችኛና ሄድን ሄድን ፋይሏን አዎ።
short አረገውና አዎ፣ ከዛ open ይችኛዋን right click አዎ፣ ከዛ ከዛ ኦፕን ኦፕን ማናጀር ማናጀር።
አዎ ከዛ እዚህ ጋር display አንድ ብሎ ይመጣል እዚህ ጋር ደግሞ display ሁለት ብሎ ይመጣል እሺ display አንድ ላይ የምትፈልገውን game display ሁለት ላይ ደግሞ የምትፈልገውን game መምረጥ ከዛ ብቻ ወ- ማለት ወደ ነው ሁለቱም ቴሌቪዥን ይሆናል ማለት ነው።
ይበራል አዎ ልክ እንደዚህ አሁን እንደዚህ አረንጓዴ ይቀያየርል አሁን ይሄን በመርጠው አዎ።
ይሄ እዚህ ጋር አረንጓዴ እንል አዎ አንተ ሳሶነ ሴሌክት እንዳረከው እንደዚህ አይነት ከለር ይኖረዋል ከዛ ይከፍታል ቲቪ ላይ ጥሩ። እሺ እንትንስ ማድረግ ትችያለሽ?
ምን እ፣ እንደ ኬኖ እንዳይበላ በ- አ ማድረግ ትችያለሽ?
አረኩልህ እኮ ይኸው ኬኑ ዴሉክስ ቤት ቤት እኮ አሪፉ ነው።
አዎ ትናንትና ገና ለመሞከር ብለን የተወሰነ ሰው ስናስቆርስ ስላስበላኝ ብዬ ነው።
Okay አይ ማታ አንተ ከመጣክ በኋላ ከነገርከን በኋላ ወደዚህኛው ቀይረነዋል። ይሄ እሺ negative ሊያስገባ ይችላል የተባለውን ነገር ቀርቷል።
Okay። ስለዚህ negative አልገባም ማለት ነው ለተወሰነ ጊዜ።
አሀ አይገባውማ አያስገባውማ።
እሺ thank you በጣም እሺ አመሰግናለሁ።
እሺ እሺ እሺ።
እሺ